ይላ ነው ወይ ቴሌግራም ላይ add አደረግኩትኝ እና ይሄን ስልክ ላገኘው አልቻልኩም። ቴሌግራም ላይ የዚህ ስልክ user ማለት ነው። አዎ restrict setting ላይ
setting ኡን
ወይ ደግሞ ስልክ ልስጦትና የአፍሮ ስፖርት ስልክ ልስጦትና ራሶት add አድርገው hi ብሎ ይላኩልኝ እዛ ላይ። አሁን ይመቾታል ስልክ ለመቀበል ንገሩት። ሀምሳ ስድስት ስልሳ ስድስት አሁንም ስልሳ ስድስት ከዛ ስልሳ ሰባት አዎ ቴሌግራም ላይ add ያድርጉት እና የአፍሪክ ሰፖርት ሎጎ ነው ያለው እንትኑ ላይ profile ኡ ላይ እዛ ላይ hi ብለው ይላኩልን። እሺ፣
አሁን
አመሰግናለሁ።